This hello.
ሄሎ ሄሎ ወይ ይሰማኛል ወይ ይሰማኛል።
ከዲቫይን የሚነሳ order ነበር ነበረ እና እስኪ ደውዪላት ደቂቃው እያለቀ ነው።
ማን ስምህ?
ጌታውን ጌታውን order ነበሩን ንገረኝ።
እሺ ስልሳ አንድ አስራ ሁለት
ስልሳ አንድ አስራ ሁለት አዎ ምን ሆኖብህ ነው?
ምግቡ አል- አልተሟላም እና የምግቡ የሚቀረው ነገር አለ እያለች ነው እሷ እና የሚቀረው ነገር አለ አይሰጡም ማለት ነው። ምንድን ነው የሚቀረው?
እኮ እኔ እንጃ እስኪ ወይ አናግሪያት እዚሁ ነው ያለሁት እኔ እሺ ቆይ እኔ መልሼ ልደውልልህ። እሺ ጌታውን ለእኔ ነው ወይስ እኔ ለሷ እደውላለሁ።
እሺ፣ ለአንተ ምግብ- ወይ እሺ።
ለእሷ እደውላለሁ። ከዲቫይን እሺ።
አይደለ?
አዎ እደውላለሁ ጌታውን እሺ አሁኑ ደውዪላት አንዴ ደቂቃው እያለቀ ዝጋው ነው ያ?
ደቂቃው ልደውል ነው እያለቀ ነው ዝጋው እሺ ዝጋው አንተ እኔ ልደውል ነው